እሺ ጥገና ክፍል ፈልጌ ነበር። ቴክኒሻን
እሺ የምን ጥገና ነበር የፈለጉት?
የድራፍት ማሽን
ምን ሆኖቦት ነበረ?
አይ እየቀዳ አይደለም እያስቸገራቸው ነው።
አረፋ ያደርጋል ወይስ አያወርድም?
አረፍ- አረፋ ብቻ ነው ሲቀዱበታል። እየሰሩ አይደለም ስራ
እሺ ደንበኛችን C number ኦትን ወይም ደግሞ ቢጂአይ ቁጥሮትን ይንገሩኝ።
ዜሮ ዜሮ እሺ አስራ ስድስት አስራ ስድስት ሰባ ሰባት ሰባ ሰባት ስልሳ አንድ ሰማንያ
እሺ መስመር ላይ ጠብቁኝ፣ የፈለኩሎት ነው።
እሺ
እ የቤቱ ስም ምንድን ነው?
አዲስ ከተማ ክፍለ ከተማ ዜሮ ስድስት አስራ አራት ቀበሌ ዜሮ ስድስት ሀያ አምስት መገ አስራ አራት።
መዝናኛ ነው አስራ አራት።
የሚለው ሶስት አስራ አራት ቀበሌዎች ናቸው። አስራ አራትም ሶስቱም አንድ ላይ ናቸው። አንድ TIN number ነው ያላቸው።
እሺ ልፈልግሎት። ይሄኛው አሁን ይሄ የተፈለገው ለየትኛው ነው?
ለዜሮ ስድስት አስራ አራት
እሺ አንድ መስመር ላይ ጠብቁኝ።
እሺ
የት አካባቢ ነው ቦታው?
እ ሻውል ደማ አማኑኤል
አማኑኤል አካባቢ።
አማኑኤል ሻውል ደማ ሻውል ደማ ነው።
እሺ ሙሉ ሙሉ ስም ይንገሩኝ።
የሰዎቹ ድንገሮች ፍሬዎት አዎ፣ አምባቸው
እሺ እዛ ሲ- ሲ- ሲኬድ የሚገኝ ሰው ስልክ ቁጥር ካለ እሱን ዜሮ ዘጠኝ ስልሳ ሰባት እሺ
ዜሮ ዘጠኝ
እሺ ሀምሳ ስድስት ሀምሳ ስድስት ሰላሳ ሁለት
ሰላሳ ሁለት እሺ ቅሬታዎትን መዝግቤሎታል። የጥገና ክፍሎች በተቻለው ፍጥነት መጥተው ያስተካክላሉ።
እሺ thank you ሌላ የምረዳዎት ነገር ይኖራል?
የለም በቃ thank you
እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉትን ሀሳብ ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።